ጤና ይስጥልኝ Hulu Sport ነው። እባክዎ ምን ልርዳዎ?
እንትን አስገብቼ ነበርና ብር እሺ እንትን አላለኝም አልመጣልኝም።
ዲፖዚት አድርገው እ?
deposit አድርገው ነው።
አዎ deposit አድርጌ እሺ እ፣ ብሩ ቴሌ ብር ላይ- እሺ ከቴሌ ብር የተላከሉትን ሜሴጅ በቴሌግራም ይላኩልን።
የትኛው ስልክ?
ቁጥር ያዙ
እሺ
ዜሮ ዘጠኝ ሰባ ስምንት
እሺ ሰባ ስምንት አስራ ስድስት
አስራ ስድስት ሰላሳ ዜሮ ስድስት አስራ ስድስት ሰላሳ ዜሮ ስድስት አ
አስራ ስድስት ሰላሳ ዜሮ ስድስት እሺ እሺ thank you